ጤና ይስጥልኝ ሰላም ነኝ። እባክዎ ምን ልርዳው?
ሰላም ነሽ እስኪ አንድ ሺህ አንድ ሺህ ሰባት መቶ ነበረ withdrawal እምቢ ብሎኝ እስኪ check አድርጊልኝ ተቆርጧል። ኪዩቢ ብር የተጫወትኩት
ወደ ቴሌብሮስ አልገባም አልገባም። ሺህ ሰባት መቶ check አድርጊልኝ።
እሺ፣ ደንበኛ ናቸው እና አሁን ነው withdraw ያደረጉት?
አዎ
ደንበኛችን ለምዝግቤ ላስተላልፍሎት እና ይታይሎታል። ስሞት ማን ልበል?
ዳዊት
ዳዊት ማን?
ለገሰ
ለገሰ።
አዎ
እሺ። ከፊክ ቤት ወደ ቴሌብር ነው አይደል ያለኝ?
አዎ
እሺ ከዛ withdraw እንዳደረጉ የምታሳየዋ እንትን አለች አይደለ? ደንበኛችን ነው ነው እሱ መምጣት እንዴ ብሎኝ እኮ ነው። check አደርጋለሁ። እስኪ ቆይ እደውልልሻለሁ መልሼ እሱን እሺ የሚለዩት ነው